ሄሎ ሰላም ጤና ይስጥልኝ። ቴሌዊ
ቴሌዊን እንትን ሚሴጅ ደርሶኝ ነበር።
ምን ነበር የገባለት ሜሴጅ?
እንትን ስድስት እንትን ገብቶልኛል።
ትኬት?
ቴሌዊ አዎ፣ አዎ፣ ትኬት ቴሌዊ እ።
ትኬት እ፣ ጌሞችን ሲጫወቱበት በገባለት ትኬት ላፕቶፕ ስል ከአምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ።
ነው።
አ በገባለት ትኬት እድሎትን ይሞክሩ። game ኦችን መጫወት ነው።
እሺ፣ እሺ እናትዬ፣ እሺ መልካም እሺ አመሰግናለሁ።
ችግር የለም።